ለምን hello hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ሚራስ hello።
kitchen ነው አይደለ?
ሚ- ሚራስ kitchen ሚራስ- ነው አይደል?
ሚ- ሚራስ kitchen ነው።
እሺ፣ ከ beU delivery ነበር የምደውልልህ። order check እሺማ።
እንድታደርግልኝ ፈልጌ ነበር።
እሺ ምን ነበር order ኡ?
በ order ነበር ሰማንያ ስድስት ሰማንያ ሰባት አስራ አምስት order ታዝች ነበር። special 15?
ጨጨብሳ በማርና ጥብስ አዎ ፍርፍር አዎ እየወጣ ነው። ከሱም ተደራራቢ ሌላ order ታዘን ስለነበር ነው ደርሷል።
ደርሶለታል። ያው አዎ እሺ፣ እሺ፣ አመሰግናለሁ።
thank you